ጤና ይስጥልን ያልኩትን ልርዳው። ሄሎ
ሄሎ፣ አቤት። ጤና ይስጥልን ጤና ይስጥልህ።
አቤት። ይስጥልን
የተለዊን ሁለት ሁለት ብር እየቆረጠብኝ ነው። ለምንድን ነው?
ቴሌቪዥን ሁለት ሁለት ትኬት ስለሚሸጡት እና የመሞከሪያ ትኬት ስለሚሸጡት እ
ለዛ ነው የሚቆርጥቦት።
የምን ቲኬት?
እድሎትን እንዲሞክሩበት game ነው፣ ጨዋታ ነው። እድሎትን ሞክረው እንዲያሸንፉ ነው።
አረ ይዘጋብኝ። stop ይሁን።
እሺ ኮከብ ዘጠኝ ሰማንያ አምስት ምን ይሻላል ብለህ ስድስት ቁጥርን ተጭኖ ማቋረጥ ይችላሉ።
እ እ
ኮከብ ዘጠኝ ሰማንያ አምስት ምን ይሻላል ብለው እ
ከዛ ሚልክና ስድስት ቁጥር ለማቋረጥ ሚላለ እሱን ተጭነው ያቋርጡ።
እሺ